Are you awesome?
አቤት ሄሎ ጤና ይስጥልን።
እግዚአብሔር ይመስገን።
አንድ ና ሰማንያ አንድ ሰማንያ ስምንት ሪስቶኖምስ እየደወለ ነበር።
እ?
ሰማንያ አንድ ሰማንያ ስምንት ፕሊስቶኖምስ እየደወሉ ነበር።